ጤና ይስጥልኝ።
አቤት አቶ ቃል ኪዳን አቤት ከዊፕላስ ድርጅት ነው የምደውለው።
ከምን ከዊፕላስ የትራንስፖርት አገልግሎት ነው የምንሰጠው
እሺ እናም ለአሽከርካሪዎች ለየት ያለ ነገር ይመስለናል።
ምንድን ነው ድርጅታችን ከእያንዳንዱ ትሪፕ ኢት ላይ አስር percent ነው የሚቆርጠው እና ከሚቆርጠው አስር percent ላይ አራቱ መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና እ ይህንን ያደረግንበት ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም እና እ የጡረታ የሕክምና የላቸውም እና ይህንን ክፍተት ታሳቢ አድርገን አሽከርካሪዎች በጋራ የሚቆጥቡበትን ነው ስርዓት ይዘን የመጣ ነው እና ምን ያስባሉ ስለዚህ ሀሳብ? አብረን አልገባኝም።
እንሰራ።
ምንድን ነው ያልሽኝ?
አስር percent ነው ኮሚሽን የምንቆርጠው እ እና ከአስር percent ኡ ላይ አራቱን ለአሽከርካሪዎች መልሰን ነው የምንቆጥበው። ሀሳባችን አንድ ላይ አሽከርካሪዎች ሆነው ተቆጥቦ ከዛ አንድ ላይ ማህበር እ እንዲመሰርቱና invest እንዲያደርጉበት ነው። ያዋጣል በሚሉ ዘርፍ ላይ invest እንዲያደርጉ ነው።
ሲጀመር ዊፕላስ ጥሪ ምናምን አለው እንዴ?
አዎ አለን። ሰባ አራት ሰማንያ ነው የአጭር ቁጥራችን። ለአሁኑ እ ቲን እንቆያለን። በቅርቡ ነው የምንጀምረው ጥሪው፣ ግን ሴት ፒክአፕ ጀምረናል።
መነሻው ስንት ነው?
መነሻችን መቶ አምስት ነው በኪሎ በኪሎ ሜትር አስራ ስምንት በደቂቃ ደግሞ ሁለት ብር ነው።
እሺ እና ይህንን ሀሳብ ከወደዱት እና በመመስራት ደግሞ ዊፕላስ ይሰሙታል።
አ አ እሺ ዊፕላስ solution provider የሚል application አለን።
እ አውርዶ መጠቀም ይችላሉ። Play Store ና App Store ላይ መመዝገብ ይችላሉ። በተጨማሪም እልክልዎታለሁ። ጥያቄ ሀሳብ አስተያየት ካሉ እዛ ላይ ማቅረብ ይችላሉ።
እሺ
እሺ አመሰግናለሁ። ጥያቄ ያለው ሌላ?
የለኝም።
እሺ መልካም ቀን ይሁን። ምንድን ነው?